የማርሸት ማሮለላ ያለኔ ማሊመኘው ያንቺን ገላ ማርዬ የማርሸት ማሮለላ ያለኔ ማሊመኘው ያንቺን ገላ ለሚያማልለው ማርዬ ለገላሽ ታሞ ድምር ሚላል ማርዬ ልብና ታሞ መገኔ ጎጃም ማርዬ መገኔ ጎንደር ባንዘልቅ እንኳን ማርዬ አብረን እንሄደር ለሚያማልለው ማርዬ ለገላሽ ታሞ ድምር ሚላል ማርዬ ልብና ታሞ መገኔ ጎጃም ማርዬ መገኔ ጎንደር ባንዘልቅ እንኳን ማርዬ አብረን እንሄደር ጥርስሽ ከማሳቅ የተቸመቸመው ዓይንሽ ማንና የተስለመለመው ሰው የፈራዊን ድብቅ መውደዴን አይቆጭ መስሎሻል ላይ በላ ሆድ ሆዴ አይቆጭ መስሎሻል ላይ በላ ሆድ ሆዴ እንዲያው ማርሸቴ እንዲያው ማርሸቴ መጓጓት ከሳኝ አንቺን ስል ማንችቴ እንዲያው ማሬ ማሬ እንዲያው ማሬ ማሬ አሰፈቅነ እኔ አንቺን ስል ማድሬ እንዲያው ማርሸቴ እንዲያው ማርሸቴ መጓጓት ከሳኝ አንቺን ስል ማንችቴ እንዲያው ማሬ ማሬ እንዲያው ማሬ ማሬ አሰፈቅነ እኔ አንቺን ስል ማድሬ ማርዬ የማርሸት ማሮለላ ያለኔ ማሊመኘው ያንቺን ገላ ማርዬ የማርሸት ማሮለላ ያለኔ ማሊመኘው ያንቺን ገላ ለሚያማልለው ማርዬ ለገላሽ ታሞ ድምድም ይላል ማርዬ ልብና ታሞ መገኔ ጎጃም ማርዬ መገኔ ጎንደር ባንዘልቅ እንኳን ማርዬ አብረን እንሂደር ለሚያማልለው ማርዬ ለገላሽ ታሞ ድምድም ይላል ማረዬ ልቤና ታሞ መገኔ ጎጃም ማረዬ መገኔ ጎንደር ባንዘልቅ እንኳን ማረዬ አብረን እንሂደር ጥርስሽ ከማሳቅ የተቸመቸመው ዓይንሽ ማንና የተስለመለመው ሰው የፈራዊ ልብቅ መውደዴን አይቆጭ መስሎሻል ላይ በላ ሆድ ሆዴ አይቆጭ መስሎሻል ላይ በላ ሆድ ሆዴ እንዲያው ማርሸቴ እንዲያው ማርሸቴ መጓጓት ተከሳኝ አንቺን ስል ማንሽቴ እንዲያው ማሬ ማሬ እንዲያው ማሬ ማሬ አሳፈቅነ እኔ አንቺን ስል ማድሬ እንዲያው ማርሸቴ እንዲያው ማርሸቴ መጓጓት ተከሳኝ አንቺን ስል ማንሽቴ እንዲያው ማሬ ማሬ እንዲያው ማሬ ማሬ አሳፈቅነ እኔ አንቺን ስል ማድሬ